ሰላም አልጋባ
ሄሎ፣
ጤና ይስጥልን።
እሺ፣ ሰላም ነው እግዚአብሔር ይመስገን።
አለን። እግዚአብሔር ይመስገን። የሆነ መረጃ ፈልጌ ነበረ። ሄሎ፣ እየሰማሁት ነው አባት።
እ እንትን መኪና ቺኖ ካቾኒ
እሺ።
ዜሮ ዜሮ ሲኖ ስንት ነው?
ካቶኒ አዎ፣ አዎ፣ ሾልቶ
ሲኖ አሁን ላይ የለንም። እስኪ ቁጥር ልስጦትና ደውለው ይጠይቋታል። አሁን ላይ የለንም ሲኖ ግን ከ- ቁጥር ልስጦትና ደውሉላት ዜሮ ዘጠኝ ስልሳ ሰባት
okay፣ ቆይ ዜሮ ዘጠኝ ስልሳ ሰባት hello፣ ዜሮ ዘጠኝ ስልሳ ሰባት እ
አርባ አራት አርባ አራት ሰባ ሰባ
ሰባ ሰባት ሰባ ሰባ
ሰባ ሰባ እሺ፣ አ
እሺ፣ ታንኪዩ። እሺ፣ አመሰግናለሁ።
ምንም ምንም